Good morning, Captain Spa. Hel- Hello? Hello?
Welcome.
አቤት
Teamwork.
ምን አሉኝ? ሄሎ የሰጠች ስም የተሰማኝ አይደለም። ከተሰማሁት ነው የተሰማ አይደለም። ሄሎ
አዎ ሰፋሪ እኮ
ሄሎ
ወይ ሰማሁ እኮ እሽ ምን አለ?
ስሟ ስራ መልሶ ብሏት ነው የሚሰራው።
አረንችሞ ቆይ በኖርማል የካፒታል ስልክ ይደውሉ። እኔ- ይሄ የተሰማን አይደለም። ይቅርታ ይሰማዎታል?
አ
hello
ወይ ሰማሁ እሺ ምን አለ ምን አሉኝ?
ስሙ ስሙ አይሰራም መሰል መልሶ ብሏት።